እንጂ ኢትዮጵያ ሄደን እባክዎ ብንርዳው።
ጥገና ፈልገን ከዚህ በፊት አስመዝግበን እስካሁን አልመጡልንም።
እሺ ምን- ትናንት ነበር ያስመዘገቡት?
አይደለም ቀን ነው እና አራት ቀን አይሆንም።
እሺ በዚህ ስልክ ቁጥር ነበር የተመዘገቡት?
እህ፣ በዚህ ቁጥር ነበር የተመዘገበው።
እሺ ሌሎች መስመር ላይ ጠብቁኝ አንድ ጊዜ። እ፣ ግሪን ቡሽ መ- መናፈሻ ናት እንዴ?
አዎ አዎ።
እሺ አልመጣሎትም ማንም technician?
እስካሁን ድረስ የመጣ ሰው የለም እና እስካሁን ድረስ draft በቃ አቁመናል ማለት ይቻላል።
እሺ አንዴም አልመጣም ወይስ አይቶት ነው የተመለሰው?
ምንም ማንም ሰው አልመጣም ወደኛ።
መዝግቤሎት ደግሞ የደንበኛችን ያው የተ- ያኛው ተላልፎላችኋል፣ ግን እንዴት ነው ባሉት አላውቅም። መልሼ ልመዝግብሎት እና ልላክላቸው። እሺ፣ የት አካባቢ ነው የሚገኙት?
ገደር አባዶ
ገደራ
አባዶ።
አባዶ።
እም።
እሺ፣ ደንበኛችን መዝግብ ሎት አለው ነው ለጥገና ክፍል አስተላልፎ